ዋሽንግተን ሜዲካል ሴንተር በኩል ገብተውት
hello ሰላም አልክ።
ሰላም ከየት አካባቢ ነበር?
ምን አሉ?
ጠዋት ላይ ሰፕላይ በሪ የሚባል ሶስት with angiography ተነሳ ነበር።
hello ድምፆት ይቆራረጣል። ምን አሉ?
ሶስት CT with angiography እሺ
ውጤት ፈልገን ነበረ።
okay ውጤቱን ፈልገው ነው።
አዎ እሺ የ medical reception ስልክ ልስጦትና እነሱ ናቸው መላክ የሚችሉት እነሱን ያናግሯቸው።
ስልክ
ዜሮ ዘጠኝ ሰማንያ ስምንት
እሺ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
ሰማንያ ዘጠኝ ሰማንያ